ገብረመድ የሚባል ሄሎ፣ ጤና ይስጥልኝ። አበበች
አቤት።
ከቺፕቺፕ ነበር ምደውልሎት።
እሺ ሰላም group ላይ የአቮካዶ order ነበራት እና driver ደርሶ ሰላም ስልኳ እየሰራልን አይደለም።
እ እሺ ሌላ ቁጥር ይኖራታል ሰላም የምናገኝበት እሷ
ሰላም ሳይሆን እሷን ሳይሆን ሌላ ቁጥር ልስጣችሁና ደውሉለት። ሌላ ልጅ አለ እዛው በቅርብ የሚረከብ
አ
okay እሺ ይንገሩኝ እስኪ ዜሮ ዘጠኝ
ዜሮ አንድ ዜሮ አንድ
አርባ ሁለት አርባ ሁለት
ሰላሳ ሁለት ሰላሳ ሁለት
እ ሀያ ዘጠኝ ሀያ ዘጠኝ ማን ልበል ስሙ
ባዩ ባዩልኝ ባዩልኝ
አ
okay እሱ መረከብ ይችላል እቃውን አሁን አ አ ይችላል ይረከባል።
እሺ እደውልለታለሁ መልካም ቀን
እሺ